ሄሎ ሄሎ ጤና ይስጥልኝ ጠብታ አምቡላንስ እባኮ ምን ልርዳዎ?
ሰላም እናቴ፣ እንዴት አመሸሽ?
እግዚአብሔር ይመስገን።
አለን ከታካሚ ከጳውሎስ ሆስፒታል ወደ ለማምጣት ፈልጌ ነበረ ጳ- ከጳውሎስ ወዴት?
ወደ መቅረዝ።
ወደ መቅረዝ።
አዎ
ምንድን ነው ታካሚው condition ኑ?
ኦክሲጅን ይፈልግ ፈልጋለች dialysis ለመሰራት ነው የሚመርዘው።
okay dialysis።
አዎ ስንት ላይ ነው ኦክሲጅን የሚጠቀመው?
ሆዲ አስር አስር ላይ።
አዎ ስም ማን ነው?
እ፣ ሙና ሙና ጎርፍ
ጎርፉ
አዎ ሙና ሙና ስንት ነው?
ጎርፍ እ እ፣ እድሜዋን ንገሪኝ።
ሀምሳ ስድስት
ማድረስ ብቻ ነው ወይስ አድ- ደርሶ መልስ ነው?
ማድረስ ብቻ ማድረስ ብቻ
ለአሁን ነው?
አሁን አዎ ለ dialysis ብ- ነው። ሌላ condition የላትም?
ምን ሌላ condition የላትም አሁን dialysis ነው እሺ ሂሳብ ሰርቼ መልሼ ልደውልልሽ።
እሺ እናቴ ቶሎ በይ እሺ ይመ- በጣም ፈጣን እሺ እሺ